Hello Hello Hello፣ አቤት።
ዲስትሊ
ጤና ይስጥልኝ።
ከ We Plus ነበር የደወልኩት።
ከምን ከ We Plus Solution
እሺ፣ ምን ነበር?
ባለፈው We Plus Solution app ላይ ተመዝግበው ነበረ። Hello እሺ እሺ፣ እ፣ አስታወሱ?
Okay let me know ንገሪ።
አዎ፣ ባለፈው ተመዝግበው ነበርና አሁን የተመዘገቡትን active እያደረግን ስለሆነ system ላይ የሚሞሉ አንዳንድ መረጃዎችን ልንጠይቆት ነበር የደወልነው።
እሺ ረጅም ነው ወይ መልስ አይ ደውልሽ?
አይደለም አይደለም።
እሺ ንገሪ።
እ፣ ምን service ነበር የምትሰጡት? የድርጅታችሁ ስም አቤት የድርጅታችሁ ስም ምን service ነው የምትሰጡት?
ላ- ላስቸግርሽ፣ text አድርጊልኝ ጥያቄያችሁና ልመልስልሽ። text ትችያለሽ።
እሺ እሺ እሺ